ሃሎ ሃሎ ሄሎ
አዎ አዎ።
እሺ።
ማታ ማታው ገንዘብ withdraw ነበረ።
እሺ
ገንዘቡ game ወጣው፣ ባንክ ደግሞ አልወ- አልገባም። ምንድን ነው?
እሺ ቤት ቤት ቁጥሩን ይንገሩን በዚህ ነው አይ ሌላ ዜሮ ዘጠኝ እሺ ዜሮ ዘጠኝ አስ- አስራ አምስት አስራ አምስት
ሀያ
ሀያ ስድስት ነው ሀያ ዘጠኝ ሀያ ዘጠኝ እሺ ሀያ ዘጠኝ
ዘማንያ አምስት ሰማንያ አምስት ሀያ ዘጠኝ
ስንት ብር ነው
አስራ ስምንት ሺ አራት መቶ ነው።
እሺ ትንሽ ጠብቁኝ ያየሎት ነው
እሺ እሺ ሄሎ ሄሎ confirm አድርጌዋለሁ ትንሽ ይጠብቁት ይገባል እሺ
ይገባል?
አዎ process ላይ ነው አሁን
እሺ ይገባል እሺ እሺ እሺ